ጤና ይስጥልኝ። ጤና ይስጥልኝ። ድንቅ ቲዩብ ድንቅ ቲዩብ ነው።
ድንቅን ስለመጠቆም ነበረ።
እሺ የስንት ዓመት ልጅ ነው መጠቆም የፈለጉት?
እ፣ አራት ዓመት ተኩል ነች።
ምንዎት ናት ለእርሶ ህፃኗ?
እ፣ የጓደኛዬ ልጅ ነች።
እሺ እሺ እ፣ ስለዚህ የቤተሰቧ ስልክና የህፃኗ ስ- ሙሉ ስም አድራሻ አለሽ?
አዎ አለኝ።
እሺ ለድንቅ ልጆች ነው ወይስ ለእጹብ ድንቅ ልጆች ነው ማስመዝገብ የፈለግሽው?
ለድንቅ ልጆች
እሺ ወደ active ልጅ ነች በጣም ህፃኗን ስም ንገሪኝ።
እ፣ በጸሎት ኤፍኤም
እሺ በጸሎት ኤፍሬም
ኤፍሬም። እሺ እድሜዋ አራት ዓመት ነው ያሉኝ።
አራ- አራት ዓመት ተኩላ ሴት ናት አይደለ?
ሴት ነች። አዎ።
እሺ የቤተሰቧን ስልክ ቁጥር ንገሪኝ።
እሺ ዜሮ ዘጠኝ እሺ
አርባ ስድስት
እሺ ዜሮ ዘጠኝ አርባ ስድስት
ሰላሳ ዘጠኝ
ሰላሳ ዘጠኝ
ዘጠና ሁለት ዘጠና ሁለት ሀምሳ ስምንት ሀምሳ ስምንት ዜሮ ዘጠኝ አርባ ስድስት ሰላሳ ዘጠኝ ዘጠና ሁለት ሀምሳ ስምንት አዎ።
የት ነው አድራሻዋ ህፃኗ?
ቄራ
እሺ ስም አለ በላይ አንቺ ርብቃ ተስፋዬ
እሺ ስልክ ቁጥርሽ ንገሪ ዜሮ ዘጠኝ ሰላሳ ሰባት ሰላሳ ሰባት ሀምሳ አራት ሀምሳ አራት ሰባ ስድስት ሰባ ስድስት ዜሮ ሁለት ዜሮ ዘጠኝ ሰላሳ ሰባት ሀምሳ አራት ሰባ ስድስት ዜሮ ሁለት አዎ
እሺ እሺ አመሰግናለሁ እንደውልልሻለን እሺ መልካም ቀን እሱ ለእናንተ